ጤና ይስጥልኝ ጤና ይስጥልኝ ሙላ አቤት ደውለው ነበረ
እ ደውለው ነበረ
ምን አልክ?
ደውለው ነበር
ምን ነበረ?
እ እሺ መልሼ ልደውልዎት
እ ደህና ነሽ?
እግዚአብሔር ይመስገን መልሼ ልደውልልዎ
እ እ